hello ጤና ይስጥልኝ። ከቢታ ኢትዮጵያ ነው የምንደውለው። አሁን ደውለው ተቋርጦ ነበረ።
አዎ፣ ልክ ነው።
እሺ ደንበኛችን የት አካ- አካባቢ ነው ቤቶት?
ሻኪሶ ነው
ሻኪሶ ምኑ ጋር ነው ቤቶት?
ኦዶ ገበያ ፊት ለፊት ምን ገበያ ነው ያሉት?
ገበያ ኦዶ ገበያ ኦዶ
አ
ፍሪጁ ምንድን ነው ብለሽ ስቶ ደንበኛችን
ያው እሱ አስተካክሎ ምን ነበር ሞተሩ ተበላሽቶ ነው።
ሞተሩ አይሰራም።
አ
እሺ ጥያቄዎትን መዝግበን እኛ ወደ ጥገና ክፍል አስተላልፈን ብሎታል። ሌላ ምረዳውት ነገር አለ?
የለም የለም።
እሺ ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን አስተያየት ከሚሰሙ ድምጽ በኋላ መልካም ቀን።
እሺ።